ሄሎ
ሄሎ
ሄሎ
ሰላም ጤና ይስጥልኝ። ቴሌ ነኝ።
እ፣ ለ- ለመመስረት ፈልጌ ነው።
እ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ ለመመዝገብ እንሄዳለን ዕለታዊና ሳምንታዊ
እ፣ ኮከብ ዘጠኝ ስም- ስምንት ኮከብ ዘጠኝ ሰማንያ አምስት መሰላል
እሺ እሺ።